Hello ጤና ይስጥልህ።
አሁን ስትልም እንርዳ።
አዎ አንድ ሺህ ብር ብድር አርግቼ አልገባልኝ እስኪ check አድርግልኝ ወንድሜ።
እሺ አሁን የደወልክበት ስልክ ቁጥር ነው?
አዎ ይሄ ዜሮ ዘጠኝ አስራ አምስት ነው ይሄ አርባ ሁለት እሺ መቼ ነው ያደረከው? ዛሬ አሁን አሁን አሁን አሁን ትንሽ ደቂቃ በፊት
Hello ወይ ገብቷል አሁን። እሺ አዎ ዛሬ connection ሆነ እንደምንድን ነው? አንድ ጊዜ ወድሮ ስታደርግ ትንሽ ትቆያለች።
አዎ confirm ስለሚደረግ ነው። እሺ ለዛ ነው።
አይ አመሰግናለሁ ወንድሜ።
ችግር የለውም። መልካም እሺ።